ሄሎ
ሄሎ ሄሎ ጤና ይስጥልን።
ቀረብሽ ሄሎ
አቤት፣ ጤና ይሰማል።
ይስጥልን።
እግዚአብሔር ይመስገን።
ከ We Plus Solution ነበረ ምደውልሎ
ከምን ከ We Plus Solution We Plus Solution application ላይ ተመዝግበው ነበር አይደል?
ያው አሁን ላይ የተመዘገቡትን serviceኦች system ላይ active እያደረግናቸው ነበር እና አንዳንድ ያልተሟሉ መረጃዎችን ለማሟላት ነበረ።
እሺ፣ በ- በምን አገልግሎት ነበረ የተመዘገቡት?
ticket office
እ?
ትራቭል ኤጀንሲ ትራቭል ኤጀንሲ
አዎ።
ምንድን ነው የሚባለው የኤጀንሲው ስም?
ሊንክ ትራቭል
ሊንክ ትራቭል የት አካባቢ?
ካሳንቺስ
ካሳንቺስ የቱ ጋር?
መላ ህንጻ
መላ መላ ህንጻ
እሺ፣ የአንቺ ሙሉ ስም?
መቤት አማረ
እመቤት አማረ። እሺ፣ የስራ ቀናቸው ከሰኞ እስከ መቼ ነው?
እስከ ቅዳሜ
ሰዓትስ የስራ ሰዓት?
normal የስራ ሰዓቱ ማለት ነው።
ሰዓት ከሰዓት ከስራ ሰዓት
ከሁለት እኩል እስከ አስራ ሁለት
የንግድ ፈቃዶትን ወይም የቀበሌ መታወቂያዎትን እኛ በምንልከው ስልክ ቁጥር መላክ ይችላሉ።
ላከችው ልጅቷ እኮ ልጅ ወስዳለች።
እንደ አጋጣሚ እዚህ እንትን ስላልተሟላ ነው። ይቅርታ።
እሺ፣ እሺ፣ እናመሰግናለን።
እሺ።